hello hello እንዴት ዋልሽ? እግዚአብሔር ይመስገን። ምደውለው ከዊፕላስ የሚባል solution ድርጅት ነው።
እሺ ዊፕላስ አንድ app develop አድርጓል application እና በውስጡ የተለያየ service የሚይዙ ይዟል እና ከሀምሳ በላይ አንደኛው የእናንተ አይነት ሲሆን እ፣ የሚ- እናንተ ታቀርባላችሁ አይደል እንትን እቃ ጌጣጌጦች ምናምን yeah yeah እሱና እንደዛ እናንተ እዚህ ላይ app ላይ እንድትመዘገቡና እ፣ እንድታስተዋውቁ እንድትገበያዩበትም ነበረ። ምዝገባ በነፃ ነው። delivery የሚፈልግ ሰው ካለ እኛ በነፃ እናደርጋለን ማለት ነው።
እሺ ምንድን ነው ስሙ ያፑ
ዊ ፕላስ ሶሉሽን የሚል ነው።
ዊፕላስ ሶሉሽን እሺ link ኡ ልላክልሽ ወይስ app ላይ ታወርጂዋለሽ?
አወርደዋለሁ እሺ Play Store ላይ የለም አለ ዊ ፕላስ solution store በሚለው እሺ፣ እሺ መጨረሻው store ያለበት እሺ